ጤና ይስጥልኝ hello ቪዛ ጁዴ ነኝ። እባክዎትን ምን አይነት የጉዞ መረጃ ልስጦ?
ሰላም እንዴት ነሽ?
ደህና ደንበኛችን።
አለሁ ትናንትና ደውዬላችሁ ነበር እና እሺ customer service ኃላፊ ወይ ደግሞ ማናጀር ማግኘት ፈልጌ ነበረ።
okay እሺ እሺ እ እሺ አንድ መስመር ላይ ጠብቁኝ።
እሺ
መስመር ላይ ነው ደንበኛችን።
አዎ እሺ ስልክዎትን ይስጡኝ እንደውልሎታለን።
እሺ ትናንትና ግን busy ተብሎ ነበረ አልተደወለልኝም ነበር። ለዛ ነበር መልሼ የደወልኩት።
እሺ ችግር የለውም። ይሁን ይስጡኝና ይደወልሎታል።
እሺ ዜሮ ዘጠኝ አርባ ዘጠኝ ዜሮ ዘጠኝ አርባ ዘጠኝ ሀያ ሁለት ሀያ ሁለት አርባ አራት አርባ አራት ሰማንያ ዘጠኝ ሰማንያ ዘጠኝ እሺ አዎ።
መልሰን እንደውልሎታለን።
እሺ please እሺ ወደ ሄደ ስለደወሉ እናመሰግናለን። መልካም ቀን።